ጤና ይስጥልኝ። ሁሉ ስፖርት እባክዎ ምን ልርዳዎት?
ደህና አደርሽ እህቴ።
እግዚአብሔር ይመስገን።
ሚኪ ይባላለሁ። እንትን register አደረግኩና እሺ ይሄ ሁሉ ስፖርት ኦንላይን ልጫወት ብዬ
እሺ
እንትኑ አልመጣለኝ። አሁን ይሄ deposit እንዴት እንደማደርግ ብዙ ጊዜ ተጻጻፍኩና እም more የሚለውን ተጫን ይላል። more የሚለውን ስጫን ወደ አምስት option ነው የሚመጣው። ይሄ promotion፣ pattern፣ app ምናምን ነው የሚለው።
እም፣ ይህ እዛ እም።
ነው እንትን የማስገባው እኔ።
የታችኛው more ነው። login አድርገዋል? register ማድረግ ብቻ እኮ በቂ አይደለም። ደንበኛችን login ም ማድረግ አለቦት።
ከሁሌ